hello ጤና ይስጥልኝ። ቺፕቺፕ hello ቆየ ሰላም ይሰማል?
ይሰማል።
order ነበረን ከትላንት መድረስ ነበረበት ማለት ነው።
እሺ
አልመጣም እስካሁን።
እሺ ስልክ ይነግሩኛል።
አስራ አንድ ዜሮ ዘጠኝ አስራ አንድ ሀምሳ አንድ ሀምሳ አንድ ዘጠና ሶስት ዘጠና አራት
የድንቹ ነው ወይስ በሀያ ሶስት የታዘዘ
ዘመን ብዙ product ነው ወይስ የድንቹን ብቻ ነው?
ብዙ ነው።
እሺ location የት ነበር ይመጣሉት?
ካራ ካራ
አ፣ እሺ አንድ መልሼ ልደውል check ላድርግና መልሼ ያሳውቆታለሁ። እሺ